Hello
Hello
ጤና ይስጥልኝ chief chief
ሰላም ነው?
እግዚአብሔር ይመስገን ሰላም።
Okay ከዳሽን ባንክ ነው የደወልኩት።
እሺ
እ- እ- ስልኩ መጨረሻው ስንት ነበረ? የብዙ ሰው ስልክ እየደወልኩ ስለነበረ ና- የዚህኛው ስልክ አ፣ መጨረሻው ስንት ነው?
መጨረሻው ሀምሳ ሶስት
ሀምሳ ሶስት ወይስ ስልሳ ሶስት አዎ ስልሳ ሶስት አይ ሀም- ሀምሳ ስልሳ- ሶስት ነው የመጨረሻው ሀምሳ ሰባት ሀምሳ ሶስት
እ- አይ እዛ አይደለም። ምናልባት እ፣ ተሳስተሽ ሊሆን ይችላል። እኔ እዚህ ምናልባት መቆያ እና ሀሚድ ነው እዚህ ጋር እንትን ያልኩት። በቃ በስህተት ነው።
እ- እንዴት
እሺ